hello hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን። እንዴት ዋሉ?
እግዚአብሔር ይመስገን። ትንሽ ሰው ነው ስለ የደወሉት።
ሄሎ ሄሎ፣ ስማ፣ ወይዘሮ ትንሽ ሰው ነው ስለ የደወሉት።
አዎ፣ wow፣ አይ ስለ እንትን information ለማግኘት ነበረ መሰለኝ።
እሺ፣ ስለ ቤት information።
አዎ፣ ቢሮዋችሁ የት ነው? ቢሮ መምጣት ይቻላል ነው በስልክ መጀመሪያ?
አዎ፣ አረ ቢሮ መምጣት የት ይችላሉ።
ነው?
እዛ ነው ሙሉ መረጃ የሚያገኙት። የት አካባቢ ነው እርሶ?
እኔ ወደ ጉርድ ሾላ።
ጉርድ ሾላ ከሆነ ወደ ገርጂ ወይ ምናልባት ይቀርቦታል። ልደታ ገርጂ እና ቦሌ ነው ያለው።
እህ፣
የገርጂ ይሻላል መሰለኝ።
የገርጂው ምን ብዬ የት የት ፎቅ ላይ ነው ቦታ?
ገርጂ ገርጂ እ።
ከሆነ ከኮሪያ ሆስፒታል ወደ ቦሌ ሆምስ የምትወስደው መንገድ ላይ እህ፣ እዛ መንገድ ላይ ነው የምትገኘው። ቦሌ ሆምስ መንገዷን ያውቋታል ወይ ደግሞ ከገርጂ ወደ ቦሌ የምትወስድ hello hello